ሰላም
ጤና ይስጥልኝ። ቤት ቤት ነው አይደል?
ሰላም። አዎ ደስ ይለኛል።
እንትን እምብዬ deposit እምብዬ አለኝ እኮ ነው ምንድን ነው የሚለው? እንደም ከፈለገ ይሰራል ከፈለገ አይሰራም። ምንድን ነው
እየሰራ ነው። ምንድን ነው የሚለው?
በቃ እስከ መጨረሻው ድረስ ይሄዳል። ስልክ ቁጥሩም adjust ተደርጎ እንደተቀመጠ ነው።
እሺ ከዛ በኋላ deposit ስነካው የመጨረሻው ማለት ነው ብሩን ጽፌ አስተላልፎ ይገባና ያስመርጣል። ቴሌብር ምናምናም ብሎ እኮ እሺ እሱ ጋር ደርሼ ቴሌብሩ ላይ እንዳለ እዛው ቁጥሩም የተጻፈ ነው። ስነካው በቃ ምንም password ን ጽፌ እንዳስተላልፍ አይፈቅድልኝም። password መጻፊያ ቦታ አይመጣልኝም።
password ን forget password ትለዋለህ።
እ
pass- password ን forget password ብለህ ድጋሚ SMS እንዲልክልህ ታደርጋለህ።
የምን forget password? የቴሌብር password ኤን እኮ ነው የምልሽ።
okay እኔ እኮ የቤተሰብ ቤት ሞክረኸው አ ገብቼ deposit ብዬ ጨርሼ ቴሌብሩን መርጬ ብሩ መጠን ሁሉ ነገር ተጽፎ መጨረሻ ላይ deposit ም- ያቺ ማስተላለፊያ ስነካት password ነዋ። ከዛ በኋላ የሚጻፈው አዎ የቤ- የቴሌብር password transfer አዎ።
ፈቃደኛ መሆኔ ነው የሚጠይቀኝ። አዎ አዎ።
ብዬ እሱ መጻፊያውን አያመጣልኝ። በቃ እዛ ጋር በ- እንትን እ፣ deposit እንትን ምናምን failed ነው ምናምን የሚል ነው።
ልክልናለህ። screenshot አድርገህ error ኡን አባ እሺ ቴሌግራም ላይ ላክልኝ አሁን። እሺ እሺ እሺ አሁን አሁን እሺ አባ